Hello ጤና ይስጥልን Best Bet
አብሮ ይስጥልን። ይኸውልህ ይሄ Aviator የለም እየተጫወትኩ እያለ እሺ ያወጣብኛል፣ ስመድብ ያወጣብኛል። ብዙ ጊዜ እያወጣ አንዳንዴ ብቻ ነው የሚያጫውት አላጫውታ stage time out ነው የሚለው stage time out እ?
እያለ ነው የሚወጣው stage time out እያለ ነው የሚወጣው OK connection ነው የሚሆነው በ- በ Chrome ነው የምትጠቀመው
በ Chrome ነው update አድርገዋላ Chrome
update እ፣ ሁላ አድርጓለሁ። አዎ፣ ቅድም አሁን ራሱ አድርጌው ነው ጀመርኩት። ይገርማል።
OK update አድርገው እና ደግሞ ሌላ clear cache ኡና የሚባሉትን ነገሮች አጥፋቸው እሺ setting ላይ ገብታ setting ላይ Chrome ላይ ያው clear clear cache setting ላይ ትገባና privacy and security